እኔም ሌሎችን ማውቃቸው ልጅ እንዲሁ እያሳላቸው ነው። ከእናንተ እኩል ያውቁ።
አቤት። ሄሎ ቻኖል ያል
ሄሎ ሄሎ ወይ ቻኖል ያልታዘዘን ብለኸኝ ነበር።
አ አ እየሰሩልህ ነው አይደለም? አሁን
እንጃ አልጠየኳት ጠይቃቸው።
እ ተቀብለሻል? ወርደ አ አሁን የታዘዘው አለ በቃ በቃ።
ሰዓቱን ግን ጠብቅና ውሰድ።
እያየሽ ጠብቅና ውሰድ። እሺ ትተን ስለማንወጣ ቻኖሊ ጠብቅና ውሰድ።
ስለዚህ ሰዓቱ ይስተካከልልኛል ከወጣ ስጨርስ ደውልልን። ለማንኛውም